ማነው እንትኑ agent ኡ? hello agent ኡ ተስፎ ነው የሚለው።
እሺ የትኛው ወደ የትኛው cashier account ነው መክፈል እንትን ማለት የፈለግከው?
አሮን አሮን የሚለው ልኬ ነበር አልደረሰም ነው።
ልከው ነበር እኮ አሁን መልሰን እኮ አወጣ ነው። ወደ አሩን ስላልመሰለን ነበር ያወጣ ነው። እሺ አሮን።
በቃ ገብቶለት ነበረ ግን እሺ
ዜሮ አለኝ ከ cashier ትኬት ቆርጣለሁ ብዬ አዎ ዜሮ እኮ- ሲለኝ ለኢያብ ነገርኩት።
እ፣ እሺ በቃ እሺ አሁን ከገባ ይልኝና ወደ cashier ኡ ለመቁረጥ እሺ ወደ cashier ኡ እንዲቆ ለመቁረጥ ነው አይደለ የፈለገው?
አዎ፣ ወደ አሮን cashier ይገባና ከ agent ኡ ላይ ሁለት ሺህ ይገባል።
እሺ እሺ